ሄደን ቶሎ ብለህ መላክ ነው። ሄሎ ጤና ይስጥልኝ።
ጤና ይስጥልኝ። አይ የሆነ ፋይል ላክተብዬ ልኬያለሁ አልታየም እስካሁን የቴሌ ብር።
እሺ ማን ልበል ስሞትን?
አንዋር
አንዋር
አዎ፣ ግን አይ ቴሌግራም- ኮምቦ የሚል account ነው የላኩት።
እሺ እሺ ደንበኛችን አዎ ደርሶናል። እሺ እናይሎታለን case ኡን ችግሩ ሲፈታ ኧረ ደግሞ በጣም ቆየ እንዴ?
እንደውልሎታለን። መቼ ነበር ያመለከቱት?
ጠዋት
አዎ ደንበኛችን ትንሽ ጊዜ ሊፈጅ ይችላል። እንደሱ ብዙ እንደርሶ የሚያመለክቱ ሰዎች አሉና ትንሽ ጊዜ ሊፈልግ ይችላል። እኛ contact እናደርጎታለን ችግሩ ሲስተካከል።
አረ በሰው ስልክ በሰው ቴሌግራም ነው የገባሁት። የራሱ ስልክ ማረለም ምን ያህል ጊዜ ሊፈጅ ይችላል እንዴ?
ደንበኛችን ይህን ያህል ጊዜ ብዬ እኔ ልነግሮት አልችልም፣ ግን እኛ እንደውልሎታለን መልሰን ሲስተካከል።
ኧረ በፈጣሪ ስም። እሺ በቃ
ደመያችን ሌላ መረዳው